ነው።
ወይ ወይ ወይ ወይ ይሄኛው ፈ- እንትን ይፈልጋል። እሺ graphics update ይፈልጋል። PC ው አያጫውተውም።
ምን ምን ይፈልጋል?
graphics update ወይም ታብሌት ይሄ- install አድርጉበት። graphics install፣ አዲስ ግራፊክስ እ install አድርጉበት።
graphic install OK።
አሉ ማድረግ አይሰራም።
ትችያለሽ አንቺ?
አይ እ?
አልችልም፣ እኔ አልችልም። IT ባለሙያ አዋራ።
አለ አዎ
ም- ምን ልበለው ለ IT ባለሙያ እስኪ graphic እ፣ graphic install ነው ያልሽኝ?
አዎ፣ አዎ። graphics OK።
driver install ማስደረግ
ያዝ ያ ያ እንትን ይለዋል ማለት ነው ያጫውተዋል።
እ?
እሱ ያጫውተዋል ማለት ነው።
አዎ እሱ ከተጫነ በኋላ game ኡ run ማድረግ ይችላል ይችላል። አርዛውን ቢወሩ አያሳይም። ብልጭልጭገም ነው የሚለው።
ኦኬ ኦኬ ለዛ ነው።
ኦኬ